Hello ጤና ይስጥልኝ።
አብሮ ይስጥልን።
ምን ልታዘዝ? ቴሌዊና
ቴሌ አገልግሎት እና ለመመዝገብ ነበር እና ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው ይደውላሉ መጀመሪያ።
አዎ፣ ከዛ በኋላ ጥያቄ ምናምን ነበረ መሰለኝ።
አዎ፣ ከዛ ሰባት ቁጥር ተጭነው አማርኛ ያርጉ፣ ሶስት ቁጥር ለመጫወት የሚለውን ይምረጡ።
እ?
ሶስት ቁጥር ይምረጡና ጥያቄና መልስና እድሉን ይሞክሩ የሚል ይመጣል።
እሺ፣ ከዛ
ጥያቄና መልስ በ coin ሁለት ቁጥር ላይ coin ይገዛሉ።
እ፣
የእድል ጨዋታ ደግሞ በትኬት አንድ ቁጥር ላይ ይመዘገባሉ።
እሺ እሺ